Hello
Hello ሰላም ጤና ይስጥልኝ።
ሰላም፣ እንዴት ነሽ?
አለን እግዚአብሔር ይመስገን።
እሺ፣ ተደውሎ ነበር። እሺ ምን ነበረ?
በዚህ ስልክ እ አይ አልደወልኩም።
እሺ መረጃ ከፈለክ ብዬ ነው።
እሺ፣ አይ አልደወልኩም።
እሺ ስኬ ቴክኖሎጂ